መረጃ ፈልጌ ከእናንተ በምንድን ነው ያለው ቪዛ ማማከር?
የሁሉም ሀገራት እናማክረውታለን። እርሶ የፈለጉትን ሀገር ይንገሩኝና እናማክረውታለን። የፈለጉትን ሀገር ይንገሩኝና ካናዳ እና ጀርመን።
እሺ፣ የካናዳ እና የጀርመን። እሺ፣ ካናዳ እና ጀርመን በምን ጉዳይ ነው መሄድ የሚፈልጉት?
በስራ
እሺ፣ በስራ ቪዛ ወይም ደግሞ የስራ ቪዛ ለመጠየቅ መጀመሪያ እዛ ሀገር ወይም ደግሞ አሁን ለምሳሌ የካናዳውን መጀመሪያ እናስቀድምና